ሄሎ
አቤት ምን እንርዳት?
ከ Best Bet ወደ ቴሌብር በሳንቲም ፔይ እንትን ብዬ ነበር።
ይሄ ቻፓ ነው እሺ፣ ሳንቲምፒ አይደለም።
እ ይሄ ቻፓ ነው፣ ሳንቲምፒ አይደለም።
ቻፓ እና ቻፓ በቻፓ እንትን ብዬ ነበር። ብሩ እንትን አላለም፣ የተለያየ ድርጅት transfer አልሆነም ነው። በሱ ቀርቷል።
ያደረጉት በሳንቲም ፔ ነው። ይሄ ደግሞ ቻፓ ነው። Hello አቤት
ይሄ ቻፓ ነው፣ ሳንቲምፔ ስላልሆነ ሳንቲምፔ ጋር ይደውሉ እሺ።
ንገሪኝ እስኪ እንትኑን ስልካቸውን አናውቀው